Oh, sh- yun.
አሎ ሄሎ፣ ሰላም ጤና ይስጥልን።
ሰላም ሰላም ዘላለም ነው ነኝ። አዎ ቺፕ ነበር የምንደውለው።
ኬት ቺፕ ቺፕ እሺ።
ትላንት ማታ ኦርደር አድርገው ነበር ሽንኩርት አዎ እና ትርሲት የምትባል ሰው በስህተት ገብታለች። refund እንዳደረጉልን ነበር ይፈልጋል። ሶስት ኪሎ ሽንኩርት የእሷን
በቃ መውሰድ እችላለሁ፣ ችግር የለውም። በምን አድርጌ ልክፈል?
እሺ፣ ሀያ አንድ ሰላሳ ሁለት ሰላሳ አንድ ላይ ቢልኩልን
ስንት ቁጥር ላይ ሀምሳ አንድ
text text አድርጉልኝ። ከይቅርታ ጋር እየተቋረጠብኝ ነው።
እሺ፣ በዚህ ያው ቴሌብር ነው በቴሌብር ይላኩ።
okay staff ናት አይደለ? ቴሌ staff ነች።
ምን አሉኝ?
ቴሌ staff ነች አይደለ? እሷም
የት ያለች እንኳ አላወቀችውም።
okay ሌላ እና- ቦታ ያለች ነው።
እናንተ እኛ ከቺፕ ቺፕ ነው የደወላችሁት?
አዎ እኛ ከችፕችፕ ነው የደወልነው።
ማለት እሷ ተሳስቼ እንትን ብዬ ነው ብላችሁ ነው?
አዎ የገባሁትና ሌላ ቦታ ያለው እሷ ነች።
ኦኬ ስለዚህ ብሩን የሶስት ተመላሽ አዎ፣ ሶስት ብሩን ሶስት ተመላ ልኳችሁ ነበር። አዎ፣ ሶስት ኪሎውን ከፍለቁ ላኩልን። አይ ካሉ ችግር የለም፣ እወስደዋለሁ እወስደዋለሁ። ግን product ኡ text አድርጉልኝ ሲመጣ- ካላደርኳችሁ okay ቁጥር ላይ የምልክበትን በቴሌ ብር እሺ። አቤ- አቤ- እሺ፣ አቤኔር ቴክኖሎጂ ነው የሚለው በዛ ይላኩልን ብር እና screenshot ኡን ቴሌግራም ላይ ይልኩልኛል። ሀይ ይሉታል
የትኛው ቴሌግራም ላይ